Hello ጤና ይስጥልኝ።
አቤት።
ደንበኛችን ስልኩ ተቋረጠ። ከ ArifPay ነበር ምደውልሎት።
እሺ አዎ።
እሺ እሷን መልእክቷን screenshot ያነሱና አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ቁጥር ያዙ። ደንበኛችን እሺ ንገሪኝ ቁጥሩ።
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ ደንበኛችን ሲልኩልን ከታች ስሞትና ስልኮትን ይጻፉበት።
ስምና ስልክ ቁጥር በቴሌግራም ነው?
አዎ አዎ፣ በቴሌግራም ላይ እሺ እሺ። ደንበኛችን ሌላ የመረዳሁት ነገር ይኖራል?
ሌላ የለም።
መልካም ቀን ይሁንልዎት።